hello ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን።
እንዴት ነህ?
እግዚአብሔር ይመስገን።
እ አሁን ነው በቪዲዮ ያየሁት በምን እሺ
የኢየሩሳሌም ጉዞ ተቋረጠ ምናምን የሚል መረጃ ሰምቼ ነበር።
እ ምን ላይ ነው የሰሙት?
አሁን በምን ላይ መሰለሽ ቪዲዮው ልንገርሽ እሺ እኛ ዩቲዩብ ላይ ነው
ዩቲዩብ ላይ ነው ተራዝመዋል ምናምን ነው የሚለው ኢየሩሳሌም በዓል የሚከናወነው አለ አይደለ ጌታችን እሺ እኛ ጉዞ አላዘጋጀንም። የካሊፎርኒያ ገዳም ነው ያዘጋጀው ጉዞውን።
አይ የራሱ እሸቱ ሲናገር ሰምቼ ነው መረጃ ፈልጌ ነበረና
እኮ ጉዞውን እኛ አላዘጋጀነውም። ማስታወቂያውን ያዩበት website ላይ መመዝገብ ይችላሉ። እዛ ላይ ባለው ስልክ መደወል ይችላሉ።
አይ አለማ የአንድ ሰው ህይወት ታሪክ የሚል ፕሮግራም ስለምከታተል እሺ
አለች አይደል በወገሻው አንደኛ ላይ የወጣችው በዶንኪ ዩቲዩብ የዩቲዩበር ልጅ አለች አይደል እሺ
በእሷ ላይ ቪዲዮ ነው ያየሁት ነበረና ከዛ ነው ሰምቼ የደወልኩት።
እኮ ቪዲዮ ከተለቀቀ ቆይቷል አይደለ?
ሳምንት አድርጓል።
እዛ ላይ አዎ፣ እዛ ላይ ባለው website መመዝገብ ይችላሉ። መረጃዎችን መጠየቅ ይችላሉ።
አይ ግን በስንት እንደሚካሄድ መረጃ ምናምን የለችም።
እሱ መረጃ የለንም እኛ።
በቃ እሺ፣ አመሰግናለሁ።
እሺ እናመሰግናለን።